ፍቅርም ቤት ጓድ የትዳር የልቤ ሰው ያንቺን እንጃ በኔ በኩል ትዝታሽ ልቤን ወረሰው። ኧረ ፍቅርሽ ፍቅርሽ አይተውብሽ ብሼን እንዲወሰሰ ይጎዳል ያመነቀመናል ያድናል ለህመም ወቅሳል የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀሽ ምን ልሆን ሳይሽ የማረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማናለው ልቤስ ማናለው አንቺው ነሽ መድኃኒቱ አጥራቂ ሕይወቱ ሆዴስ ማናለው ልቤስ ማናለው ያላንቺ ማይሆንለት ተይዘኝለት የፍቅር መቤት ጧት የትዳር የልቤ ሰው ያንቺን እንጃ በኔ ስበኩል ስታሽ ልቤን ወረሰ ኧረ ፍቅርሽ ፍቅርሽ አይፈረክሽ ፍቅርሽን እጄ ወሰሰ ይጎዳል ያመነመነው ይላል ያድላል ፈቅርም ያስሳል ከልብሽ ቤት ይስራ አይነቃነቅም እንዳታሳፍሬው ካንቺው ጋር ነው የትም በደስታ እንደጀመርን በደስታ እንጨርሰው ይሰማሽ ጭንቀቴ ወይ በይኝ አንቺ ሰው ይሰማሽ ጭንቀቴ ወይ በያችን ልቤስ ማናለው ሆዴስ ማናለው አንቺ ውረሽ መድኃኒቱ አትራቂውቱ ሆዴስ ማናለው ልቤስ ማናለው ያላችን አይሆንለት ሳይዘኝለት ፍቅር መቤት ጓዴ የትዳር የልቤ ነው ያንቺን እንጃ በኔ ተጋባኩኝ ልታሽ ልቤን ወረሰው ኧረ ፍቅርሽ ፍቅርሽ አይበረክሽ ፍቅርሽ የልቤ ወስበሳል ይጎዳል ያመረከከውናል እድላለሁ ያቅሳል የለም ታውቂዋለሽ ከጎን ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀሽኝ መለኮን ሳይሽ የማረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማናለው ልቤስ ማናለው አንቺው ነሽ መድኃኒቱ አትራቂውቱ ባናደው ያላችን ባይሆንልሽ ተይዘኝለት ሆዴስ ባናደው ልቤስ ባናደው አንቺው ነሽ መድኃኒቱ